አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ በዓይንሽ እንዳልጠላሽም ፈራሁኛ የኛል በሚያፈልቀው ጨረርም ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ ጥርስሽ ምክንያት ወተት መሰለብኝ ነጣብኝ በማለት ይህም ሰበብ አይሆንም ልጠላሽ አቃተኝ ወተት እንዴት ልጥላ ልጅነቴም ሊያለኝ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ ልወድሽ አልወድም ፍቅርሽ አጥፊዬ ነው በምን ሰበብ ልጥላሽ መጥፎሽ ከምን ላይ ነው በፀጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅብኛል ሐር ተወዳጅ ነው ልወድሽ አልወድም ፍቅርሽ አጥፊዬ ነው በምን ሰበብ ልጥላሽ መጥፎሽ ከምን ላይ ነው በፀጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅብኛል ሐር ተወዳጅ ነው የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ